Hello ጤና ይስጥልን ቤስት ቤት አብሮ ይስጥልን። ሰላም ነው አለን አለን። እሺ ምን እንርዳዎት?
አ፣ እንትን deposit ቆይቶ ነው ማለት ያው ከቴሌብር ወደ ሮም account ማለት ነው ወደ ቤስት ቤት account እሺ
እና እሱ ነው። ትናንትም እንደዛው ያስቸገረን ነበር። አሁንም መቶ ብር deposit ተደርጎ ነበር ግን እንትን አላ አልገባልህም?
account ላይ አላመጣውም አዎ፣ balance እሺ፣ ላይ አንዴ ላስተላልፍልሽ።
እሺ ስለወልኩበት ጤና ይስጥልን ቤስት ቤት ረድኤት ነው የምንረዳው።
አ፣ ትንሽ የ deposit ችግር አጋጥሞን ነው ማለት deposit አድርገን እንትን አላለም account ላይ አልገባም።
መቼ ነው?
አሁን ነው እሺ አሁን አሁን ነው deposit ስታደርግ የደረሰን text ቴሌግራም ላይ ላክልን።
እ፣ ይሄ okay እንትኑን የ- ወደ ቴሌ ከቴሌ ብር ላይ ሜሴጁን።
የሚገባው ነው።
አዎ፣ አዎ።
እሺ እሺ እሺ እሺ